ጤና ይስጥልን ቤስት ባንክ ቤቲ ነው የምልደዋ
ሰላም
ሰላም ጤና ይስጥልኝ
እንትን ማታ በ- ወደ ቴሌብር ውስዶ አድርግቼ ነበር።
እሺ
እ፣ ቁጥር ተሳሳትኩ። ይስተካከላል?
እ፣ ካልገባ
እ?
ካልገባ አዎ ማለቴ?
ይገባል። እ፣ የተሳሳተ ቁጥር ላይ ነው የላከው አዎ የተሳሳተ ቁጥር ላይ እሱ balanced ካልሆነ መልስልሃለሁ ወደ Best Bet ይሄ ነው Best Bet ስልክህ አዎ አዎ እሺ፣ ካልገባ ነው እሺ መመልስልህ ወደ Best Bet confirm ላይ ካለ አዎ።
መልስልሃለሁ confirm ተደርጎ ግን balanced ከሆነ መመለስ አይቻልም ሰውየውን ነው contact የምታደርገው እሺ እሺ።
እንደ ብር ነው
አስር ሺህ ሰባት መቶ አንድ ጊዜ አስር ሺህ ብር አንድ ሰባት መቶ
አልገባም ወደ ቤስት ቤት ልመልስልህ አዎ አዎ።
እሺ
እሺ
ሁለቱንም መልሼልሃለሁ እሺ እሺ፣ አመሰግናለሁ።
መልካም ቀን እሺ እሺ። ምን ልትሉኝ አልገባኝም።